ጥቅሞች በኮምደር
ተናስትልኝ ያው ለሶስት ጊዜ ነው እየደወልኩኝ ያለሁት።
እሺ ምንድን ነው?
ከሀ የሚል ቴሌግራም ላይ ሳምንት አድሯል፣ ግን አልገባም።
አው ከ ስላልተስተካከለ እኮ ነው እንጂ እናሳውቆት ነበረ።
እኮ ይግባልኝ ረስተነው እኮ አይደለም፣ አ፣
እየተስተካከለ አይደለም። ለዛ ነው አንድ ሺህ እየተስተካከለ ሰባት መቶ አይደለም አ፣ እኮ አይተነዋል እኮ ሲስተካከል ግን እናሳውቆታለን። ገና እየተስተካከለ አይደለም። አሁን
እኮ እንትን ኦንላይን ላይ ቲር ነው ያለ። ምንድን ነው ችግሩ?
የኔትወርክ ችግር ስላለ ነው የ- የሚስተካከል ትንሽ ችግር ስላለ ነው። እሱ ሲስተካከል ይገባሉታል።
እሺ፣ እሺ፣ እሺ።